ሰላም ጤና ይስጥልኝ።
ሄሎ ጤና ይስጥልኝ።
ባንኩነኝ እንዴት
እ ከቢጃ ኢትዮጵያ ነበር የምደውለው።
አ ከቢጃ ኢትዮጵያ ነበር የምደውለው።
ኢትዮጵያ ላይ ነው የምደወለው።
ከቢጃ ኢትዮጵያ መስመር ላይ ያለው
ሄሎ መስመር ላይ ያለው እዚህ አብረን ነው ሲነን
ከቢጃ ኢትዮጵያ ነበር የምደውለው።
እ
ለጥገና እ አስመዝግበው ነበረ እ ለድራፍት ማሽን ጥገና።
እስቲ ልጁ የለም። እስቲ ጠይቃለሁ በኋላ
አሁን ማ- ማቅረብ አይችሉም።
እ አሁን ማገናኘት አይችሉም ከልጁ ጋር ስልኩን መስጠት አይችሉም።
እኔ አጠገብ የለም። አሁን